ጓደኛህን እኮ የምልህ ሄሎ ሄሎ ባቢ ጤና ይስጥልኝ ሀሚድ ነኝ ምን ልርዳ እ- እንትን ከወንዙ agent ነኝ እና
ማን ልበል እምቢ አለኝ ገለታው እሺ ገለታው ምንድን ነው እምቢ ያለ እ፣ ስገባ ሲጀመር የሄድ ሄድና normal አሁን የተቀየረው ነገር ውስጥ ስትጀምር አይመጣልኝም
Okay ምኑ ነው የማይመጣው ማለት
Normal ለመቁረጥ እ፣ ወይም ደግሞ ወደ መቁረጫው ወደ logout ብዬ ስገባ ማለት ነው Okay login ለማድረግ ነው እምቢ ያለ Login ለማለት አዎ እሺ ቴሌግራም ላይ እንትን ላክልን AnyDesk ምናምን ላክልን check እናደርገዋለን እሺ እሺ እሺ